ሰላም ጤና ይስጥልን። ችብችብ ከምለደው ጤና ይስጥልኝ።
ሄሎ ኦርደር ለማድረግ አለው አይሰማም።
ሰላም
እሺ አፕሊኬሽኑን አውጄ ነበረና ለመድረስ ፈልጌ ግብ ማለት ትንሽ ሲስሙ ክሊር አልልኝም። እንዴት ማዝ እንዳለ አልገባኝም እና ዳይሬክተር ሲስተሙ ግሎ ነውሎት አዎ አይደለም ሆነልኝም።
ችብችብ አፕሊኬሽኑን አውርደዋል አይደለ?
አዎ አውርጃለሁ።
application ካወረዱ በኋላ ወደ ውስጥ ሲገቡ የተለያዩ product ኦች አሉ። የተለያዩ product ኦች አሉ። ሽንኩርት፣ ቲማቲም እም፣ ብዙ ነገር አይደለ? እሱን ያሳያል።
አዎ ያሳያል።
እንዴት ማዘዝ ፈለጉ ብለን ድንች ውስጥ ቀጥታ product ኡን እ፣ ሲነኩት ምን አለ ወደ ውስጥ ሲያት ነው መጀመሪያ ጋር የሚመጣሉት እና እሱም ብዙ አንድ ኪሎ፣ ሁለት ኪሎ ሶስት ኪሎ የሚለውን ይጨምራሉ፣ ይቀንሱ እንደፈለጉ ዘና ወደ አዎ።
ታች ቤት group የሚል ነገር ይመጣል።
አዎ hello፣ group ካለሉት በኋላ proceed የሚል ነገር ይመጣል።
አዎ proceed የሚለውን ይጫናሉ።
እሺ፣
ዘንድ ቀጣይ deliverable የሚል ነገር አለ። እሷን on ማድረግ እሱ እሱን on አላደረጉ መቶ ሀምሳ ብር ይቆረጥቦታል። የድል
on ማድረግ አለብኝ መቼ? ሄሎ